Number Street.
ሄሎ ሄሎ አቤት።
እንትን ቦነስ አለቅልን ብሎ ነበር።
Okay እሺ፣ cashier code ኡን ትነግረኛለህ? check ላድርግልህ።
እሺ ዘጠና ስድስት እሺ፣ ዘጠና ስድስት hello፣ ዘጠና ሶስት ዘጠና ስድስት አልከኝ። እሺ፣ ዘጠና ሶስት ዘጠና ሶስት ዘጠና አንድ ዘጠና አንድ እ አንድ ዘ-
ዘጠና አንድ አንድ አ
በስንት ብር ነበር bet ያረከው? እ በስንት በሀያ
በሀያ አምስት ነው። እሺ ሀያ አምስት ብር refund bonus አለ። እሺ ቦነስ አለ ሀያ አምስት ብር።
እሺ ደግሞ ሌላ ነገር ዘጠና እሺ ሌላ አለ። እሺ እ ዘጠና-
አይሰማም፣ ድምጽ ይቆራረጣል።
ዘጠና ስድስት እሺ
እ ሰ- ሰባ ስድስት ሰላሳ ስድስት ነው ሰባ ስድስት ሰባ ስድስት ሰባ ስድስት
አንድ ሰባ ስምንት
አንድ ሰባት
ስምንት
ዘጠና ስድስት
ዘጠና ስድስት ሰባ ስድስት እሺ አስራ ሰባት ስምንት እሺ ይሄ ሎስ ነው። እሺ ብዙ ጨዋታ ወጥቶብሃል።
ብዙ ብዙ ነው።
አዎ እሺ
ሌላ አለ?
አዎ